ህይወት አይችልም ቤት ላይ እሺ ኮዱን ልንገርሽ ስልኬ ቻርጅ ብር ጨርሶብኝ ነው።
የምን ኮድ ነው የምትነግረኝ አባቴ?
የኳስ እሺ እሺ ንገረኝ።
አስራ አንድ እሺ አስራ አንድ ሀምሳ
አስራ አንድ ሀምሳ አይደለ አስራ አንድ ሀምሳ እሺ አስራ አንድ አዎ አዎ ሀምሳ አዎ ሰማንያ አራት ሰማንያ አራት እሺ አንድ
አስራ አንድ ሀምሳ ሰማንያ አራት አንድ
አዎ
እስቲ በትክክል ንገረኝ እንዴ ልክ አይደለም እያለኝ ነው ዜ አስራ አንድ
አዎ ሀምሳ አስራ አንድ ሀምሳ ሰማንያ አራት ሰማንያ አራት አንድ
ትክክል አይደለም ኮዱ አባ cashier code ኧ ነው አይደል እየነገርከኝ ያለው ከታች ያለችው አይደለ ID ID የምትለው ነው።
አይ cashier code ዋን ከት- ከጨዋታዎቹ ስር ያለውን cashier code ነው የምትነግረኝ
cashier የሚለውን አላገኘሁትም።
እኮ ትኬቱን ስከፍተው ከጨዋታዎቹ በታች የለም cashier code የሚል
cashier የሚለው አላየሁትም። ግን እኮ ይኸውልህ ትኬቱን ክፈተውና ጨዋታዎች አሉ አይደል ከላይ ትኬት ID ያለው ከዛ ቀጥሎ ጨዋታዎች አሉት ከታች ደግሞ cashier code አለ
እሺ ፈልግና መልሰህ ደውለልኝ እሺ እሺ